ሄሎ ነው ሄሎ ሰላ ወይ?
እሺ እንትን አርጊው እኮ ቼክ አርጊው ማልቆስ ናሽናል የሚለው ብቻ ነበረ ያ- ሰብል ለሚለው አለ አይደል ከስር አ፣ ካሸሪውን እኮ አይደለም ያልኩኝ ባክ ኦፊስ ሂሳብ የምንሰራበት አለ አይደለ?
አዎ እሱ ዩዘር ዲስቴብል ኔሙ ውብሽ ዩዘር ኔሙ ውብሸት የሆነው ከዛ ቤስት ቤት ከዛ ፓስወርድ አለ እሱ ነው አንድ ሎክ የሆነው ባክ ኦፊስ እሺ፣ ሂሳብ የሚሰራበት እሺ፣ ቼክ ላድርገው ቢሾፍቱ ሎካል ሆነ።
እሺ አንዴ ጠብቂ እዚህ ጠብቂ እሺ፣ እሺ።
Okay manager የሚለው ማኔጀር አዎ manager account ኡ ማለት ነው back office Okay እሱን unlock ላርግልሽ ያኛው ስ lock ሆኖ እኮ ነበር ያኛው እ፣ National የሚለው በሱ አዎ።
እንኳን እየሰራን ስላልሆነ ለዛ ነው ዝም ያልኩት። ግን በቃ ችግር የለውም unlock አድርግልኝ እሱን እሺ ሆኗል እሱም ይሄኛውን ማ- back office ም ሆነ
Okay ይሄኛውን ማድረግ አንችልም መሰለኝ ቆይ እ፣ ሪፖርት አድርጌ እንትን አስብልሻለሁ እሺ ሂሳብ አሉ ሰራ ካሰ- ፈልጌ ነው። እሺ ከቻልክ እሺ አስገናኝ።
እሺ እሺ እሺ አመሰግናለሁ።
እሺ